Hello ሰላም ጤና ይስጥልን መሲህ ሄሎ ሄሎ አቤት አቤት ከዊ ፕላስ ነበረ የምደውለው የእኛን application አውርደህ ነበር
ፕላስ እም፣
ችግር የለም ምናሽኝ ናት ከዊ ፕላስ ነበር የምደውለው የእኛን application አውርደህ ነበረ
ዊትላስ እ፣
ዊትላስ ዊትላስ ዊትላስ ረሳሁ በእናትህ።
ለአሽከርካሪነት ነው ወይስ ለተጠቃሚነት ነበረ ያወረድከው
Okay application ነው application ኡ ነው
እስቲ ለአሽከርካሪነት ይመስለኛል ያወረድኩት እሺ ባለኮድ አንድ ናት ኮድ ሶስት ናት መኪና እ?
ባለ ኮድ አንድ ነው ኮድ ሶስት ነው መኪና ህዝብ አንድ ህዝብ አንድ እም፣ Okay እሺ በቃ ወይ ለተጠቃሚነት አውርደኸው ይሆናል እም።
ስላገኘሁትኝ ነው ሲስተም ላይ ስልክ እሺ እሺ ነው እሺ አመሰግናለሁ ምንድን ነው ዳቦ ዳቦ ይላል የለም